Yo no voy mucho.
ሄሎ
ሄሎ ቴሌ- ሰላም ጤና ይስጥልኝ ሚስት ቤት።
በቴሌግራም ልክ የላችሁ ነበር። ወደ አካውንት ብር ልኬ አልገባልኝ።
እሺ አንዴ ማን ነው የሚለው ስምህ?
ወርቁ
ማ?
ወርቁ ወርቁ።
እሺ ቆይ አንዴ። የቴሌግራም ስምህ ወርቁ ነው?
አዎ ወርቁ ፈርንጀ ወርቁ።
ቆይ አንዴ ልልህ።
መሳፍዴ
ወርቁ ወርቁን ፈርኒቸር የሚል ነው? okay እሺ። በቃ ይኸው ልኬላችኋለሁ። አንዴ ትንሽ ጠብቃችሁና እንትን ያስገቡልሃል። እሺ ለቻፖች inform አድርጌልሃለሁ። CV number ህን ትነግረኛለህ?
አስራ አንድ
እሺ ዜሮ ሰባት እ እ ዜሮ ዘጠኝ አስራ አንድ ምን አልከኝ?
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ዜሮ ሰባት እህ ሀያ አራት ዜሮ አምስት
የ Best Bet ቁጥርም አንድ አንድ አይነት ነው?
አዎ አራቱ ነው